ሄሎ ጤና ይስጥልን በሽታ ቤት ሄሎ ሄሎ ሄሎ ሄሎ ሄሎ
አይሰማም ይሰማል ጤና ይስጥልን በሽታ ቤት
ቴሌግራም ላይ እ እ ድምፅሽ በጣም ርቋል ማን ልበል
ከአዳማ ነው እሺ አማኑኤል አማኑኤል እሺ።
ቤት
ምን ያልለቀቀ ሆነባችሁ ነው?
ያልለቀቀ ትኬት አለኝ ሁለት ትኬት እስቲ ላኪልን አንድ እ እ ቴሌግራም ላይ ልኬያለሁ ልከሻል አዎ እሺ check እናደርገዋለን በቃ እሺ